Et ben voilà, c'est ça, tu peux.
Hello
አቤት ሰላም ከ ChipChip ነበር የምደውልልዎት።
አቤት፣ Hello ይሰማል?
ይሰማል ይሰማል።
እሺ ከ ChipChip ነበር የምደውልልዎት።
እሺ እ፣ ይቅርታ ChipChip ላይ ካዘዙ ትንሽ ቆይተዋል እና በምክንያት ነበረ ማለት ያለውን ችግር ቢነግሩን እና ብናስተካከል።
አዎ፣ እሺ እኔ አይ እነግሮታለሁ። እኔ እንትን የእኔ ሰው ቤት ነው የምሰራው እና አሰሪ ናት እንትን የምትልበት የነበረ የምታዝበት order የምታረግበት
አዎ order የምታደርግበት እሷ ስለነበረ እኔ ደግሞ ከሷ ይቻ ከሷ ስለወጣሁ ነው ለዛ ነው።
Okay፣ ለዛ ነው።
አዎ Okay፣ እሺ፣ እሺ ናች። እናመሰግናለን።
እሺ እኔም አመሰግናለሁ።
እሺ